Hello ጤና ይስጥልን ዋሽንግተን የህክምና ማዕከል
እንደምናለሽ።
ሰላም
እናንተ ጋር የሚከታተለኝ ሐኪም ነበር። ከሰዓት መኖሩን check ማድረግ ፈልጌ ነበር፣ መምጣት ፈልጌ።
ዶክተር ማን ነው?
እሸቱ
ዶክተር እሸቱ አ
እ፣ አለ አዎ፣ ዛሬ አለ
ዛሬ አ አለ ከሰዓት ይኖራሉ።
አ እሺ thank you እንትን ማስያዝ እችላለሁ። አይደ ነው ቀጠሮ ምናምን አያስፈልግም። አሁን የምትመጣ ከሆነ አያስፈልግም።
ከምሳ በኋላ አ ይቻላል። እንጠ እሺ እሺ እሺ፣ thank you።